hello ጤና ይስጥልን።
የስካይላይትን ስልክ ቁጥር ልትነግሪኝ ትችያለሽ?
ስካይላይት ሆቴል እመቤት አዎ
ይጠብቁኝ። እሺ እሺ
ዜሮ አስራ አንድ ስድስት እመቤት
እሺ
ሰማንያ አንድ ሰማንያ አንድ ሰማንያ አንድ ሶስት ጊዜ
እሺ አመሰግናለሁ። እና ደግሞ እኛም እሺ ያለበትን አካባቢ ልትጠቅሚኝ ትችያለሽ?
የምን ስካይላይት ሆቴል
አይ ዋና ዋና ስካይላይት እኔ እጠይቃለሁ።
ዋና ካፒታ- ካፒታል ሆቴል አለ ካሳንቺስ
እሺ ሌላ ሆን ካፒ ጊዮን አለ ስልክ ቁጥሩ አለሽ?
የምን ጊዮን የጊዮንና ወይስ የሸራተን
እንትን አለኝ ጊዮን ይጠብቁኝ አንዴ መስመር ላይ
ኧረ እባክሽ እ እ ምን
ጠፋች ልጅቷ። እኔ እንጃ ጠፋች። ይቆያሉ መሰለኛ ብዙ ሌላ ምነው ጠፍታለች ልጅቷ? ወይኔ